ሄሎ ጤና ይስጥልኝ ኢንቨስት ቤት ሄሎ አስገባልኝና ብሩ
ምን ነበረ? ይቅርታ እስከ አንድ ሰዓት ከሩቡ ነው። እስካሁን አልገባም። ዲፖዚት ዲፖዚት አድርገው ነው። እሺ እየተስተካከለ ነው። እሺ ችግር አዎ።
የለውም እየተስተካከለ ነው። ችግር የለውም ይስተካከለ። ችግር የለውም።
እሺ ጃዋታው ገባው አንድ ሰዓት ሩቡ ይሆናል።
እሺ ሪፖርት አድርገ ነው ይስተካከለ ነው። እሺ እሺ አስተካክልና ጃዋታው ገባው።
እሺ እሺ እሺ አስተካክልና ጥሩ እሺ እሺ መልካም ችግር የለም ያንተ ነው።
እሺ